ማዕከል ባኮ hello ይሰማል?
አዎ ይሰማል።
OK ለአክሱም flight ይጀምራል እንዴ? መቼ ነው የሚጀምረው? ማለት አክሱም አ የሚጀምረው ነገ ነው፣ ግን የነገ flight ሙሉ ነው።
ነገ OK። ስለዚህ ከዚህ በኋላ ያለው መቼ ነው?
ከዚህ በኋላ ያለውን ክፍት ቦታ check ላድርግ። ትንሽ ደቂቃ ይጠብቃል።
እየሰማሽን ነው? አስቀር አዎ እኮ check ላድርግልህ። እስከ ሰኞ ያለ አይመስለኝም። በቀን አንድ በረራ ነው ያለው። check ላድርግልህ። አንዴ ጠብቅ።
ለሰኞ ለሰኞ እሺ፣ ሰኞ ካለ check አድርጊ።
እሺ check አደርግልዎታለሁ። እሺ ለሰኞ ሙሉ ነው። ለማክሰኞ አንድ በረራ ነው በየቀኑ ያለው ሰባት ሰዓት ላይ አራት ሺ አርባ አምስት ብር ነው ለአንድ ሰው።
ማክሰኞ ነው ያለው አዎ ቀን ሰባት ሰዓት ከሀያ ላይ ሰባት ሰዓት ከሀያ እህ ማክሰኞ። okay እሺ እሺ ማ እሺ። ስለዚህ እናንተ ትቆርጣላችሁ እንዴ?
አዎ እችላለሁ።
okay እሺ መልሼ ልደውልሽ ታዲያ።
ይቻላል።
ስለዚህ ቀን ሰባት ሰዓት ላይ ነው ያለው በረራ አዎ በቀን አንድ በረራ ነው ቀን ሰባት ሰዓት ከሀያ ሰባት ሰዓት ከሀያ flight ነው። okay እሺ እሺ ማ እሺ አመሰግናለሁ። እደውላለሁ መልሼ እሺ አሜን። እሺ